ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳዎ?
ጤና ይስጥልኝ ሀና፣ እንዴት ነሽ? ደህና ነሽ?
ሰላም ከዚህ እግዚአብሔር ቀደም ይመስገን።
ሰራተኛ ፈልጌ እናንተ ጋር መጥቼ ነበር፣ ደውዬ ነበር እና እ፣ እሺ።
ማድረግ የሚጠበቅብኝ ነገር እንዳለ አሟልቻለሁ፣ ግን still አላከችልኝም።
okay ራይል ነች እ- ማነች? ራይል ባልሳሳት እ- ይቅርታ
ራይል ነች መሰለኝ የላከችልኝ፣ ግን ያው አልተመሻችም።
እሺ ቆይ አንዴ። በዚህ ስልክ ቁጥር ነው እኛ ጋር የተመዘገቡት የነበረው?
ልክ ነህ፣ ልክ ነህ፣ ልክ ነህ።
እሺ አንዴ መስመር ላይ ጠብቁኝ። እሺ ወይ ደግሞ መልሼ ልደውል አረጋግጬ በስልኮት።
ይቻላል እሺ እሺ እደውላለሁ መልሼ።
ወይ ደግሞ የምደውልበትን ስልክ text ታደርግልኛለሽ ትንሽ እ፣
ዜሮ ዘጠኝ
okay እሺ በአንድ ጊዜ እሺ
ዜሮ ዘጠኝ አርባ ዘጠኝ
አርባ ዘጠኝ ሀያ ሶስት አስር አስር ሀያ ሶስት አስር አስር አ ሀና ሀና እኔ ሀና አዎ፣ ጉዳይ ኦን ብሎ save ያድርጉት
ኤጀንሲ ጉዳይ ኦን
እ፣
እሺ እሺ እ፣ መልሼ ልደውልሎት። እሺ check ላድርግና
መልካም መልካም እሺ እሺ መልካም ቀን
አሜን።